ሄሎ ሄሎ ጤና ይስጥልኝ።
አቤት ከብሬስ ጸደናዊት ደረጀ importer። እሺ ከአፍሪ ወርክ freelance ኢትዮጵያ ነበር የደወልነው። ይመቸታል ለማውራት?
አውሪኝ በ mechanical engineer እና machine operator የወጣ vacancy ነበረ።
እና ሳይሆን or ነው አብዛኛውን ጊዜ አንድ ላይ ማግኘት ስለማይችል እንዴ ቆይ or ነው?
አዎ፣ አዎ፣ ኦር ኦኬ
አዎ። እና አይዘር ሁለቱን ቴክኒካሊ የቻለ ሰው ትሬን ለማድረግ ስለሆነ ያለው እ፣ አብዛኛውን ኢቭን እናንተ ላይ ራሱ ስኪል አድማ ለምታደርግበት ሴክሽን አይደለ ስኪል የለም ምናምን ፋክተሪ ማኑፋክቸሪንግ እነሱ አይነት ፊሎች እንደውም የለም አንድ
ታየ ቋጠር ነው።
እ፣ አዎ ያለበት ሰፈር ትንሽ አስቸጋሪ ነው ለዛ ነው
እሺ pending payment ላይ አግኝተናል okay እ፣ ማለት ነው። ያስቸገራችሁ ነገር ይኖራል ክፍያ ላይ?
አይ የለም እ፣ payment ኡ እንትን አሁን እከፍላለሁ payment ኡን አሁን እከፍላለሁ payment አሁን እከፍለሁ hello hello hello ወይ ይሰማኛል እኔ okay እንትን አሁን payment እከፍላለሁ
ያስቸገሩት ነገር የለውም አይደለም?
የለም
እሺ የሚያስቸግሩት ነገር እሺ፣ ሲኖር ይደውሉልን።
እሺ እሺ አመሰግናለሁ መልካም ጊዜ